ባክመልሰው እንትን እንዴት ነሽ? እንትን አክ- ከአካውንቴ ላይ ብር የለም። ብር ነበረ። እንደገና ደግሞ withdraw ሶስቴ እ እሺ እየሰማሁት ነው።
withdraw ደግሞ ሶስቴ አድርጌ ሶስቴም ቆርጦ የለም።
እሺ ከ transaction history ላይ አልገባለሁትም። በቴሌግራም screenshot አድርገው ይላኩልን።
ወይ transaction history አያወጣ- አያወጣም እኮ የእናንተ
ያወጣል። branch branch transaction ሳይሆን በባንክ transaction ማውጣት ይችላል። ይሞክሩት በድጋሚ።
branch ማ- ሳይሆን ባንክ የሚል አለ።
ያው ባንክ የሚላል።
እሺ እሺ በቃ